હેલો
ሄሎ
ሄሎ ሄሎ አቤት ከችፕችፕ ነው የምደውለው።
እሺ እ፣ አሁን ወይዘሮ አዚዛ አውርታኝ ነበረ። በስልክ ደውላልኝ ነበር።
እሺ
እሺ ያገናኙኛል ወይስ ስለ እርሶ መግባት?
አዚዛውን እኔ ሀብቶም
ሀብቶም ነው?
አ- እሺ እሺ፣ ቅርታሽ መልሼ ልደውል። እሺ